ጤና ይስጥልኝ ሁሉ ስፖርት ነው እባኮ ምን ልርዳዎት?
ጤና ይስጥልኝ።
ሁሉ ስፖርት ነው ምን ልርዳዎት?
እ- እንዴት እንጫወት እማዬ?
ማለት የለብንም እንደምኛችን
በእንትን በቴሌ ብር ቆሟል
Deposit ነው withdraw?
እ እ?
Deposit ነው withdraw ነው የፈለጉት እርስዎ?
Deposit ማድረግ ፈልጌ እና መጫወት ሁሉ ስፖርት መጫወት ፈልጌ በአንበሳ ነው በምንድን ነው ሲባል ሰምቼ ነው።
እሺ deposit ለማድረግ ከሆነ technical ችግር ስላጋጠመን ነው። deposit ለማድረግ የምነግሮትን step ተጠቅመው deposit ማድረግ ይችላሉ።
በቁጥር ቁጥር ነው የምትነግሪኝ?
ስልክ ቁጥር ሰጦታለሁ። በዛ ስልክ አዎ።
ቁጥር ቴሌብር account ላይ ብር ካስገቡ በኋላ ሁሉ ስፖርት አዎ።
account ሙሉ ስምና ስልክ ቁጥሮትን ይልኩልናል በቴሌግራም ከ screenshot ኡ ጋር። ከዛ ወደ ሁሉ ስፖርት account ዎ deposit deposit እናደርጋለን ማለት ነው።
Okay። በ- በመተማመን ነው ማለት ነው እንዴት ነው ነገሩ?
እናስገባለን እንግዲህ እየሰራን ነው አሁን ላይ ያለ ነው።
እሺ፣ ቀብር ነኝ መልሼ እደውል
ይቻላል